Hello ጤና ይስጥልኝ።
አለሁ ሰላም ሁኑ። እንትን ፈልጌ ነበር ኦክሲጅን አልቆብን ነበር እናት እዚህ እሺ የቢጂ የመለያ ቁጥሮት ይንገሩኝ።
አይ የለኝም ቤቱን ከከፈትን ነው ገና ሁለት ወር አካባቢ ነው
እሺ እየሰራንበት ነው በመሀል ያለቀብን
እሺ እ፣ ሙሉ ስም ይንገሩኝ። እርስዎ ሙሉ ስም
እ፣ የሺ ነው የሺ የሺ በ- በቤቱ ባለቤት የሺ
የእርስዎን የሺ ሙሉ ስም በ- መናገር ይችላሉ።
አይ በሷ በሷ ይሆናል ስልኳን እኔ እሷን ስለምሰጥሽ እዛው ስላለች የሺ ማ-
አንዴ መልሼ ል- እንትን ልበል ጠይቃት ወይስ እንዴት ነው የሺ ብቻ
እሺ እ፣ አሁን በደወሉበት ስልክ ነው ሌላ ስልክ ይሰጡኛል?
ሌላ ስልክ ልስጥሽ ዜሮ ዘጠኝ ዜ- ሰማንያ ስድስት ሰማንያ ስድስት ሀምሳ ስድስት ሀምሳ ስድስት ስልሳ አንድ ስልሳ አንድ አስራ ሰባት አስራ ሰባት እሺ የቤቱን ሲን ነበር ያውቁታል?
እ፣ የቤቱ TIN number እ፣ አላውቀውም ነበሩ የግድ አስፈላጊ ነው አዎ TIN number ኡ መመዝገቡ አለብኝ።
አዎ፣ okay ስለዚህ በቃ ይሄን አሟልቼ በኋላ አካባቢ ልደውልሻ ወይ እሺ ይቻላል።
በቃ እሺ በኋላ ደውላለሁ